Hello? ሄሎ ሄሎ አቤት ሰላም ነው?
ጤና ይስጥልኝ።
አብሮ ይስጠለን።
እሺ እቴ ግን የደወልሽው አዎ እንደዛ ነው የደወልኩት። እ፣ ከጅማ ነበር የምደውለው እና እሺ እም፣ እ፣ መኖ በዚህኛው ዙር እ፣ ከየእንትኑ እንድንወስድ ነበር መሰለኝ ያላችሁት አዎ
እና አቅርቦቱ አሁን እዚህ የለም። ዶ ጫጩት ጫጩትና መድኃኒት አዝዤ ያለውን እህ
ሂጄ የሆነ የሚሸጡበት መደብር ጠየቅኩኝና እንደዚህ በ order ካልተደረገ እኛ ለማምጣት አይመቸንም። ምክንያቱም አንድ መኪና የሚጭነው ከሁለት መቶ ኩንታል እስከ መቶ ኩንታል ነው መሆን ያለበት።
እህ
ስለዚህ ለእኛ አዋጣንም ምናምን አለኝና እህ
እስኪ ስምሽን ንገሪኝ።
ልጠይቃቸው። እ?
ስምሽን
ስሜ ፀሐይ ታመነ።
ፀሐይ
አ እና በስንት ጊዜም ነው የሚገባው? በስንት ጊዜ የእኛ ይገባል?
ተወካይ አለ አይደለ? እዛ አካባቢ እ?
እ፣ ተወካይ ለተወካያችን ደውለሻል?
አዎ አታውቂያቸዋል?
አለው ዶክተር ታምር አለ አዎ መጥቶ አይቶ ይኸውልኝ ምናምን የሄደው እና አይ ዝም ብዬ ቅደም ሄጄ መልካቶ ጠይቄ እንትኑን እዚህ አይመጣም ምናምን ሲለኝ ያው ያልተለመደ አሰራር ስለሆነ ፈርቼ ነው የደወልኩልህ።
አዎ፣ ልክ ነው። በእርግጥ ተቀይሯል አሰራሩ።
አዎ።
ደንበኞች ከ dealer ወይንም ከ warehouse እንዲገዙ ነው አሁን የተደረገው።
አ እሱን ደግሞ የሚያስተባብር የሚያግዛችሁ እዛ አካባቢ የእኛ ተወካይ ስለ አ እሱን ነው contact የምታደርጉት። ከእሱ አ።
ምንም በቂ ምላሽ ካላገኛችሁ ነው ወደዚህ ሰማንያ ሰባት አስራ ሶስት የምትደውሉት።
እሺ ስለዚህ መጀመሪያ ከእሱ ደውለሽ ከእሱ መረጃ አ።
ማግኘት ትችላለሽ።
እሺ አመሰግናለሁ።
አዎ መልካም ጊዜ ነለሽ።
እሺ